ፍቅርህን እኔ አየሁ ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት አብቅቷል በቃ ተብዬ ገስግሰ መጣ ጌታዬ አንከባለልከው ድንጋዩን እዩት የጌታ ማዳኑን አንከባለልከው ድንጋዩን እዩት የጌታ ማዳኑን አንከባልልከው ድንጋዩን እዩት የጌታ ማዳኑን ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት አራት ቀን ሞላው ሬሳው ይሸታል አሉ አትጠጋው አላዛር ተነሳ አልከኝ ወጣው መግነዙ ሳይዘኝ አላዛር ተነሳ አልከኝ ወጣው መግነዙ ሳይዘኝ ጌታዬ መታመኛዬ ጌታዬ መታመኛዬ ፍቅርህን እኔ አየሁት ማዳንክን ተመለከትኩት ፍቅርህን እኔ አየሁት ማዳንክን ተመለከትኩት